Hello፣ ጤና ይስጥልኝ። ድር ገበያ።
ጤና ይስጥልን።
አቤት፣ ምን ልታዘዝ?
እስቲ ሀያ አንድ ሶስት ዘጠና ስድስት ኮድ መርጬ ነበርና
እሺ፣
እንትን አላችሁ እንዲ shop ምናምን ባህር ዳር በአካል ለመገኘት ነበር ነው የምፈልገው።
እሺ። እ, ምናልባት አሰራራችሁ እንዴት ነው?
እ, አሰራራችን ያሉበት ድረስ እ, በፖስታ ቤት እንልካለን።
አዎ ግን እኔ ግን ነገ እዚህ ባህር ዳር ስለሆንኩኝ ማለት ነው እሺ፣
እንትን shop ምናምን ካላችሁ
እሺ።
እሱ ጋር ማግኘት እችላለሁ አልችልም?
እ, ለጊዜው ባህር ዳር እ, shop የለንም፣ ግን ደግሞ Okay።
ያለ- ያሉበት ድረስ በሰባ ሁለት ሰዓት ውስጥ ይደርሶታል ካዘዙ እ? እ?
ካዘዙም በሰባ ሁለት ሰዓት ውስጥ ይደርሶታል።
ኦኬ ኦኬ ኦኬ።
ልዘዝሎት?
ሆይ እስቲ እንግዲህ ውስጥ እንትን ካላለ ወዲያው ዙር።
እሺ፣ መልሰው ይደውሉልን ማዘዝ ከፈለጉ።
እሺ እሺ እሺ
እሺ